Hello Hello አቤት ሰላም ጤና እንዴት አረፈሽ ወርቅ?
እግዚአብሔር ይመስገን አለው እግዚአብሔር ይመስገን። ከ STEM ነበር የምደውልልሽ።
ከየት STEM የክርስቲያን summer camp
የት የት
STEM for Kid
ምንድን ነው የክርስቲያን summer camp ነበር አይደለም? summer የክርስቲያን?
ነበረ። አዎ እ ምን አለ እም፣ class እየወሰደ ነበር አይደለ? July ላይ አዎ አዎ አዎ እንዴት ነበረ? ጥሩ ጊዜ ነበረ?
እንግዲህ ጥሩ ነው አለ እናንተ እንዴት አያችሁት ስታስተምሩ እኛ እኛማ በጣም progress ኡን አይተን አይተን ነው እየወሰደ ያለው። አሁንም እኛ እሺ።
የእናንተን ፍቃድ እየጠየቅን ነው። August ላይ የመቀጠል ፕላን ካላችሁ more progress ኡንም የበለጠ ለማየት እሱ ልጠይቅሽ ነበረ።
August ስንት ነው የሚጀምረው
እም፣ August one ነገ ነገ ይጀምራል ወይ ደግሞ ሊ- ወደ ውጭ ይሄዳል አንድ ሀ- ለሀያ ቀን አ፣ OK። ምናልባት በጋ ላይ ወይ ደግሞ ከ September በኋላ weekend class ም አለ። እሱን በቃ ከፈለጋችሁ እንደሱ ይቻላል።
ካለ እሱን እሱን እንጃ እንሄድለት ጥሩ ነው እንትኑ ነው ለሁሉም እየደወላችሁ ነው ነው አይደለም። አንደኛ ጥሩ ነው። እ፣ ሁለተኛ እነሱ ያሉበት ትንሽ ላይ አይደለም ያሉት by the way advance level ናቸው ያሉት እሺ
Python ላይ Python ላይ ናቸው። ስለዚህ የበለጠ ከዚህ እንዲገቡ ወደ artificial intelligence እንዲገቡ ለማድረግ ነው።
እህ እስኪ በቃ የ weekend ኡን ከፈለገ ል- ልንገረው አሁን እንኳን ሊወጣ ነው ትንሽ እሺ፣ vacation እሺ፣ እሺ፣ ችግር እሺ የለውም።
እሺ መልካም ቀን።
አሜን double